ጤና ይስጥልን ተድላ አምቡል ተባኮ ምድር ዶት ሄሎ
ከእኔ ወደ ጳውሎስ አምቡላንስ ፈልገን ነበር፣ ግን ያው ማሽን ላይ ነው ያለው። በማሽን ነው የሚተነፍሰው።
ኦኬ መካኒካል ቬንቲሌተር ነው የሚጠቀመው?
ሜካኒክ ቬንትሌተር እንዴት ነው? ትቦ ነገር ነው የትቱለት በትቦ ማለት ኦክሲጅንም አለ
እ
እ ባለሙያ ወይ ልጠይቅ?
እስኪ ጠይቂልኝ። mechanical ከሆነ አሁን በዚህ ሰዓት አንሰራ፣ ባለሙያው የለም። የመካኒክ የሚሰራው advance መኪና የለም አሁን ላይ።
advance የላችሁም? Okay። አይ advance ነው የሚያስፈልገን።
advance ነበረን ግን የ advance ባለሙያ ስለሌለ አሁን ማታ ላይ Okay። አሃ
ለዛ እሺ፣ ነው።
እሺ።
እሺ እናቴ